Hello, Oh, Tan speaking Mr. Big.
ቆይ ሳንቲ ሶስት ሺህ ስምንት መቶ ተይዞብኝ ነበረ። አሁን ተናግሬ ነበር። ግዝ ደግሞ እንደ አዎ ውዝድሮ እሺ
ውዝድሮ ሳደርገው አሁን እስካሁን አልተለቀማ። እዛ ላይ ቁጭ ብሎ ቀርቷል።
በሳንቲም ነው
እም፣ በሳንቲም ነው የሞከርከው?
አዎ እሺ እ እኛ already ስላሳወቅናቸው እሺ ነው። እሺ የብዙ ደንበኞች ነው process ላይ ያለው እስካሁን እያስገቡላቸው አይደለም። ስለዚህ አ።
ስልክ ልክ ነው፣ እነሱ ጋር መደወል ትችላለህ።
ቆይ አይ ምን ስልኳ ላቸዋል?
ስል- ስልኳ አይሰራም፣ ዝግ ነው የእነሱ ሰባ ዘጠና ሶስት ስልሳ ላይ
ዘጠና ሶስት ስልሳ እስኪ በሱ ሞክር ዘጠና ሶስት ስልሳ ያኛው ቁጥር ስንት ስንት ነው ያልከኝ?
ሰባ እ አርባ ሰባት አርባ ሰባት አስራ ስድስት እ ሌላ አለ ልስጥህ ዜሮ ዘጠኝ ሰላሳ ሁለት እሺ ቆይ እሺ
ሰላሳ ሁለት አል ዜሮ ዘጠኝ ሰላሳ ሁለት ሀያ ሰባት
ሀያ ሰባት ሀያ
ሀያ ስልሳ ሰባት
እሺ
እሱ ላይ ወይም ደግሞ ዘጠና ሶስት ስልሳ ላይ እሺ እሺ መልካም ቀን። ስለደወልክ እናመሰግናለን።